ጤና ይስጥልኝ ሪፖርት አባኮ ምልደው ጤና ይስጥልኝ እህት፣ እንዴት ዋልሽ?
ሄሎ ሄሎ ሄሎ፣ አይሰማም?
ይሰማል።
ምንድን ነው ቴሌብሩ የተቋረጠው?
በ withdraw ለማድረግ ነው ወይስ deposit ለማድረግ ነው?
No no፣ deposit ለማድረግ እ የ technical ችግር አጋጥሞ ነው። ይስተካከላል። በትዕግስት ይጠብቁ።
Okay። አዎ የሆነ ሰዓት እኮ ጀምሮ ነበረ አዎ አዎ፣ ይሰራል ይሰራል። አዎ።
አሁን አደ- አሁን እየሰራ አይደለም ግን ይሰራል።
አሁን በትዕግስት እየሰራ አይደለም። ምን ነው? አይ ሰሞኑን ግን ችግር አለ። ለምንድን ነው?
ይጠብቁ። አይ technical ችግር አጋጥሞ ነው። ይስተካከላል። በትዕግስት ይጠብቁ።
ም፣ በቃ እሺ